ሄሎ ጤና ይስጥልኝ ታይል አምቡላንስ እባክዎ ምን ልርዳው? ሄሎ ጥያት ቀረ ጫፍ ነው የሚሰሩት ሆሳና ምናምን ይሰራል እንዴ?
እ
የት የት ነው የሚሰራው ማለት ነው?
ምን አምቡላንስ ፈልገ- ፈልጋችሁ ነው?
አረ እ
ቅርንጫፋችሁን ፈልጌ ነበረ ወደዚህ ሀገር ምናምን ካለ እኛ ያለ ነው አዲስ አበባ ነው።
እ?
አዲስ አበባ ውስጥ ነው ያለነው።
ሌላ ቦታ ቅርንጫፍ የላችሁ?
አዎ ግን ከዚህ እንድንመጣ ከፈለጋችሁ መሄድ እንችላለን መምጣት።
አረ አረ አዎ ጥያቄ ነው ለጥያቄ ነው።
እሺ
እናመሰግናለን።
ምንም ችግር የለም።